Hello አቤት ሰላም ነው ሰለሞን?
እግዚአብሔር ይመስገን።
እ፣ ረዴት እባላለሁ ከቤት ቤት ነው የደው የምደውልልህ።
ኧረ ቤት እንዴት ነሽ?
ሰላም ነው አለሁልሽ።
አለ እንትን እ፣ ቴሌግራም ላይ unclaimed እየላክን ነበርና
እ?
አ፣ ቴሌግራም ላይ unclaimed እ።
ትኬቶች እየላክን ነበረ እሺ እና እ፣ የድሮ account ኣችን ስለተዘጋ በአዲስ account እንትን ብለን ነበርና ልልክልህ ስል መላካት እሱ add ማድረግ አለበት አለኝ። ስል ቁጥር ልስጥህና እም፣ add አድርግና hi ብለህ ላክልኝ።
okay እሺ። ስልክ ቁጥሩን እ፣ በቃልሽ ነው የምናገኝ ወይስ ልንገርክ ዜሮ ዘጠኝ ደሞ እስኪ future ወይ ስልክ አቅርቢኝ ከዚያ ጋር ቴሌግራም ቻናል እየተቀየረ ነው ማለት ነው።
አዎ
እሺ ዜሮ ዘጠኝ ዘጠና አምስት
ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ አዎ በዚህ ላክ።
የፋይናንሱ አልተቀየረማ። ይሄ የእንትኑ አይ ብቻ ነው።
ይሄ ብቻ ነው የ support ብቻ ነው።
አ፣ ያሽ እዚህ እሺ
ዘጠና አምስት ሰላሳ አንድ እሺ
ሰባ ሰላሳ አንድ ማለት ነው።
አዎ አዎ እሺ እሺ፣ በቃ አዳረጋቸዋለሽ ሀይል ላይ እሺ እየልካለሁ።
እሺ እሺ እሺ